ሄሎ ሰላም ጤና ይስጥልኝ።
አሎ ሰላም ነው።
ሰላም
ትንሽ አሁን በቲቪ ተምቼ ነበር። ለእኛ የስራ እድል ይኖራል?
ምን አልከኝ?
የስራ እድል ይኖራል እንዴ በእናንተ ተቋም ውስጥ?
የስራ የስራ ምን አልከኝ?
እድል የስራ እድል የምን ከኛ ጋር መስራት ፈልገህ ነው ወይስ አ
እ፣ merchant ወይም ነጋዴ የሆነ መስራት ፈልገህ ነው ወይስ
ማርክ ምን አልሽኝ?
መ- እ፣ ነጋዴ የሆነ መስራት ፈልገህ ነው? የሰላሳ ሺህ ብር አዎ ማስታወቂያ አዎ አዎ አዎ።
እሺ፣ ስልክን አስተላልፋለሁ፣ ይደውሉልሃል። የሚልክ የሚመለከተው
እሺ።